የርስቱ ወራሽ ወራሽ ነኝ መንግስቱን ወራሽ ነኝ በእውነተኛ ቃሉ አስቦ ወልዶኜ በፍቅሩ ሰንሰለት በደሙ የገዛኝ ወራሽ ነኝ ከዚህ ምንም የለኝ የምጠብቀው አገሬ ሰማይ ቤቴ መላይ ነው። ከዚህ ምንም የለኝ የምጠብቀው አገሬ ሰማይ ቤቴ መላይ ነው። አገሬ ሰማይ ቤቴ መላይ አገሬ ሰማይ ቤቴ መላይ አገሬ ሰማይ ቤቴ መላይ አገሬ ሰማይ ቤቴ መላይ የተረጋገጠ የውርስ ተስፋ አለኝ ከውሃ ከመንፈስ ስለተወለድኩ የአምላክን ማንነት በውል ተረድቼ አይኖቼን በሩልኝ ተዘረጉ እጆቼ ምስጋናን አመጣው ለአንዱ አምላክ አብዝቼ ክብር አመጣለሁ ክብር አመጣለሁ ክብር አመጣለሁ እገዛለታለሁ ክብር አመጣለሁ ክብር አመጣለሁ ክብር አመጣለሁ እገዛለታለሁ አብርሃም ባያውቀኝ ባይገነዘበኝ ከቶም አይገድለኝም ኢየሱስ አለህልኝ የመስቀል ላይ ሥራ ልጅ አድርጎኛል በፈሰሰው ደም አዲስ ኪዳን ሆኗል በጎረፈው ደም አዲስ ኪዳን ሆኗል ተስፋው ጋር ርቄ ስቅ በዘበዝ አይቶኝ እጣይን አስዋበው ወደ ቤቱ ጠርቶ ይፍታልኝና ኢየሱስ ፈታኝ ሸክሜን ወሰደው ፍቅሩ ማረከኝ ቀንበሬን ሰበረው ልጁ አደረገኝ ድኛለው ድኛለው ድኛለው ድኛለው ኢየሱስን አግኝቼ አዲስ ሰውኛል ድኛለው ድኛለው ድኛለው አለው ከጨለማው ስልጣን ነፃ ወጥቻለሁ። ስትብኝ ቢጎተጉተኝ የአባት ብስ ሽጠልኝ ቢለኝ እኔ አላደርገውም ጆሮዬን አልሰጥም ቁጣውን ፈርቼ ስፍራዬን አልለቅም ዛቻውን አይቼ አልንበረከክም እገሰግሳለሁ እገሰግሳለሁ እገሰግሳለሁ ኢየሱስን እያየው አገለግላለሁ አገለግላለሁ አገለግላለሁ መስቀሉን እያየ ወራሽ ነኝ የርስቱ ወራሽ ወራሽ ነኝ መንግስቱን ወራሽ ነኝ በእውነተኛ ቃሉ አስቦ ወልዶኜ በፍቅሩ ሰንሰለት በደሙ የገዛኝ ወራሽ ነኝ እዚህ ምንም የለኝ የምጠብቀው አገሬ ሰማይ ቤቴ መላይ ነው ከዚህ ምንም የለኝ የምጠብቀው አገሬ ሰማይ ቤቴ ቤቴ መላይ ነው አገሬ ሰማይ ቤቴ መላይ አገሬ ሰማይ ቤቴ መላይ አገሬ ሰማይ ቤቴ መላይ አገሬ ሰማይ ቤቴ መላይ ቤቴ መላይ ርስቴ መላይ ቤቴም ላይ ርስቴም ላይ ቤቴ መላይ ርስቴ መላይ
ቤቴም ላይ ርስቴም ላይ ቤቴ መላይ ርስቴ መላይ ቤቴ መላይ ርስቴ መላይ ቤቴ መላይ ርስቴ መላይ ቤቴ መላይ ርስቴ መላይ ደስታዬ ላይ ኢየሱስ ትንሣኤ ደስታዬ ላይ ኢየሱስ ትንሣኤ ደስታዬ ላይ ኢየሱስ ትንሣኤ ደስታዬ ላይ ኢየሱስ ትንሣኤ ደስታዬ ላይ ኢየሱስ ትንሣኤ ደስታዬ ላይ ኢየሱስ ትንሣኤ ደስታዬ ላይ ኢየሱስ ትንሣኤ ረፍቴም ላይ ኢየሱስ ትንሣኤ